እንደዚህ ተዋለ።
አንተ ሰባ ስትበላ አርባ ስትበላ መች ላክ ብሩኬ መች ነገርከኝ? መላኩን ተወው መች ነገርከኝ?
hello፣ ሰላም ጤና ይስጥ ወይ ጤና ይስጥልኝ። እንዴት ነሽ እናቴ?
አለን ምን ልርዳ?
እ፣ የምትረጂኝ ነገር አ፣ ከዲቢ እንትን አድርጌ ነበር withdraw እሺ ስንት ብር ነበር?
ሀያ አምስት
እሺ ቤት ቤት ቁጥር ነው?
አይደለም ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ አምስት
ቆይ አንዴ ይቅርታ። ዜሮ ዘጠኝ እሺ።
ሰላሳ ዘጠኝ ነው ሰላ ያልከኝ? እሺ ሰላሳ ዘጠኝ ሀምሳ አምስት ስልሳ ሀምሳ አምስት ስድስት ስልሳ ስድስት
ስልሳ ስድስት ስልሳ ስድስት አዎ
ዛሬ ነበር ያደረከው?
አዎ አሁን አሁን ከአንድ ሰዓት ወይ ሰላሳ ደቂቃ okay እሺ
ለመጣው ብያዋል እሺ ብሏል። እ አነስልህ
ቆይ
በኋላ ነው ይፈልጉ እንዴ?
ኤልያስ ሸምሶ ያሲን ነው?
አዎ አዎ
እሺ confirm አድርግ ይላል ይገባል። እሺ አይ በቃ confirm አድርግ ይላል ይገባል። ትንሽ ጠብቅ።
እሺ thank you እሺ እሺ መልካም ቀን